Hello ጤና ይስጥልኝ። ቤስት ቤት ጤና ይስጥልኝ ወንድም።
አብሬስ እንትን ነበረ ትናንትና ማታ መቶ ብር አሳ እንትን ብዬ ዋ- ከቴሌብር አስተላለፍ እሺ፣ ቴሌብር message ልኮልኛል፣ ግን ሳየው credit ላይ የለም።
እሺ። እሱ message ከቤስት ቤት ስልክ ቁጥር ጋር ቴሌግራም account ኣችን ላይ ላክልን። እሺ፣ ምን አልከኝ?
ከቴሌብር የገባልን message አለ አይደለ?
message ኡና እሱ message ከቤስት ቤት ስልክ ቁጥር ጋር አድርገህ ቴሌግራም account ኣችን ላይ ላክልን።
እሺ ይስተካከላል። አሁን ላከው።
ላከዋ።
እሺ thank እሺ ችግር የለም።